Hello hello ሌላው ሰላም ነው?
ሰላም ነው።
እግዚአብሔር ይመስገን። እሺ
እ ከሐዋሳ ጤናዊ ነኝ።
እሺ፣ ጤናዬ እ በቀደም እንትን ዝጉልኝ ብያችሁ ሰውም አልሰራችሁልኝም፣ እ ቼክም አልተመልሰም። ስሩልኝና ሂሳቡን እሺ
እ አሳውቁኝ። ሂሳብ ያለ ያለብኝ ላስገባ፣ ቼክንም መልሱልኝ።
እሺ እሺ፣ አሳውቃቸዋለሁ ዛሬ አዎ፣ እሺ።
እንትን ስለሆነ መንገድ እንትን ስለሆነ ነገ ነው እሺ የሚገቡት መንገድ ማለት
እ ወጥተዋልና በጊዜ ነው የወጡት። ነገ ከስምንት ሰዓት በኋላ ይገባሉ። ይስተካከላል። እሺ ያለው ነገር ዛሬ መንገድ ዝግ አይደለ? በኢሬቻ
አ- እሺ እሺ፣ እሺ እሺ፣ ይቅርታ እሺ፣ ጤናዬ ምንም ችግር የለም።
እሺ